عامل لا ሰርጉ
ኧረ ኦሚ የምልሽ አሁን የደወለልሽ ለቀፎ እኮ አይረባም። በእናትህ
እም ኦኬ የተይ ለቀፎ እኮ አይረባም። አብይ
ለካ ምን ታደርጊዋለሽ?
እ በቃ እዛ ይስሩበት እስቲ ዘ ሪሰርች ስራ እዛ ላይ
ኧረ ግድ ነው ግድ ነው ያስፈልጋል።
እ እንዴት ነሽ እና ፍራሽ አገኝሽ እ
ፍራሽ አገኝሽ?
አስራ ዘጠኝ ሺህ ሰባት መቶ
በስመ አብ ውድ ነው በጣም
አዎ ፍራሽን መግዛት የማይችል ነው ጋማቼ
ከ- ከባድ ሰው ነው። በቃ ራቆት አዳም ሆኖ ነው የመጣው፣ ቅጠል ለብሶ ነው የመጣው።
እኔ እኮ ምን አይነት ሴቶች ሁለት ናቸው። ያችም እንደዚህ መቶ ሺህ ብር ይዞ አበባው ዘላና ያለና በማግስቱ ልጄን መቀጥ ጀመረ።
ሄዳ ጭራሽ የሰራተኛ ደግሞ ታስከፈለ። ይሄ ደግሞ ፍራሽ ያስቀጣል።
እኔ ምን አይነት ጉድ በላብኝ እኔ እንጃ ምን አይነት እንትን ነው እ፣ ቢቀር ቢቀር ይሻላል።
እ? እ?
ከባድ ነው። እ?
ምን አይነት እንደ እየሄዱ የሚወጡበት ቦታ የሚያናድድ ነው።
ዛፍ እንኳን እንደፈታ እንደነ- ያለ እንደነሱ እንደው እንዳለ ስንት ኢንቨስተር አለ ኢንቨስተር ላይ አይወድቁም እንዴ?
ዛፍ ለእኛም ራሱ የሚጠቅመው እንደነሱ አያርቅም። እ፣ እ፣ እናንተም እንደዛ እንዳታደርጉኝ አደራችሁን።
የት ነሽ አሁን?
ወይ ከ- ወይ ከደህና ተወለድ ወይ ከደህና ውደ ከደህና ላይ ውደቅ አለ።
እ- እኛማ ተጋብተናል እዛው አታስቢ።
ኧረ በእናትህ ከደ- ደህና ላይ ውደቅ።
አይነፋማ፣ እንደ ሴት- አይነፋም።
እንደ ሴቶቹ እንዳታደርገኝ እንደ ሴቶቹ እንዳታደርገኝ አደራችሁ።
አይነፋም አሁን የእነሱ አዎ አዎ፣ በጣም በጣም እ፣ የት ነሽ?
ቤት ነኝ።
ጉዴ ብቻ ምን ብቻሽን?
እንግዲህ ትመጣለች። አይ እኔ ቤት እያስተካከልኩ ነው።
በቃ አይና ይሰቃ ፈታ በይ በይ እንግዲህ ነገር ላይ ቢታለ ባሰቀታል እሺ እሺ።
እሺ እሺ አዎ፣ ሰላም ዋይ። ምሳዬን በይ። ቻው።
እሺ እሺ